ሰላም ሰላም ልኝ ዘጠና ስምንት ሀያ ሶስት ዘጠና ስምንት ሀያ ሶስት ዘጠና ስምንት ሀያ ሶስት ምን ነበረ?
ተቃራኒ የሆነብኝ እኔ ያዝኩት ወደ እህት ነው፣ ይሄኛው ወደ ጉዛራ ሆቴል ነው። አውጭልኝ ይሄኛውን እሺ ንገረኝ። አሁንም አንዴ
ዘጠና ሰባት አርባ ሰባት
ዘጠና ሰባት አርባ ሰባት እሺ አንድ አስጋው እሺ እ አሁን ይዛለች በኋላ ነው ወይ? እሺ አብዴ አንዴ